Hello ሰላም ጤና ይስጥልኝ። እንዴት አረፈሽ?
አለሁ አለን እግዚአብሔር ይመስገን። ከስቴንፎርድ ውስጥ ነበር የምደውልልሽ።
ከምን አልሽኝ?
ስቴን- ስቴንፎርድ ውስጥ ከዚህ በፊት summer camp ላይ computer programming ስልጠና አስታውሰሽ contact አድርገንሽ ነበረ።
Okay ቆይ እደውልልሻለሁ።
እሺ